Hello ጤና ይስጥልኝ Best Bet
ሰላም ነው?
ሰላም እንዴት ነህ?
አለ ዮሐንስ ዲቦራ ነሽ እንዴ ድምፅሽ?
አይ አይደለሁም።
እሺ ከዮሐንስ ከጎንደር ነኝ።
እሺ እንትን ነው ይሄ የኔ ኬሮን account ኤ ላይ ማለት ነው ሁለት አዲስ ሱቆች ገብተው ነበር፣ ግን ሪፖርት ላይ የገቡልኝ ስላልሆነ እንድታካትትልኝ ነበር።
okay back office ኡ ላይ ያሉ አዎ አልመጡም፣ አዲስ ሱቆች ናቸው።
ኦኬ እሺ አንዴ ጠብቀኝ እሺ።
እሺ እናቴ።
ብሩክ አለ? ሄሎ ሄሎ ብሩክ አለ?
እ እኔ ጋር አዎ
እንዴት ብሩክ አለ? እስኪ ሄሎ Hello
ሄሎ ይቅርታ እሺ ዮሐንስ ጎንደር ነህ አይደለ?
አዎ አዎ ይቅርታ እሺ ቆይ አንዴ ጠብቀኝ ብሩክ ቆይ አንዴ አናግረው ነው
እሺ
ሄሎ አ ብሩኬ እ ዮሐንስ እ ሰላም ነው?
የ spin ኡ ነዋ።
አይደለም። አይ እንትን ሱቆቹ ይግቡልኝ back office ጋር ነው ያልኳት እኮ እ
ቴዲ ሐዋሳ የሚለውና ሀርመን አስገባላለች። በቃ የሚለው።
እሺ እ?
እሺ እሺ። ያኛውን እኮ አክሰፕት አላለኝም ብዬ ነው።
አረ በጣም ልጁ ችግር አለበት። እዛ እሺ ያስቀመጥ ታስገባላለች። እንካ አናግራት። እሺ ሁለት ነው። እሺ ሐምራዊና እሺ እሺ።
ሄሎ ሄሎ እናቴ።
አይ እሱ አና እንትን ስላለኝ ነው። እሺ ይቅርታ አገናኝ ስላለኝ ነው።
አዎ ኦኬ እሺ።
ይቅርታ ይቅርታ። back office ላይ አልመጣም ነው አይደለ ያለ?
አዎ አይ አዲስ ስለሆነ ነው። ሐምራዊ ስልሳ የሚለውና ቴዲ እሺ።
ሐዋሳ የሚለው
okay እሺ አለ አይደለ ቴሌግራም ላይ
አዎ አዎ፣ አዎ።
ቴሌግራም ላይ አውራኝ እሺ ልመልስልህ። አዎ እሺ እሺ እሺ